ወይማ አቤት። እሺ አንዴ ደውዬ ነበረ።
እሺ በኪራይ ቤት unit ነው እነሱ የሚገቡት። ትናንትና ሄደው process ኡን ጨርሰዋል።
በምን አ በምንድን ነው የሚገቡት?
በኪራይ ቤት unit በመንግስት ሳይሆን በግል ለሚታከሙ
okay። ማንን ደውለሽ ነው የጠየቅሽው? እስቲ አይ ዶክተሩን አገናኝ አገ- አ- አግኝቼው እኮ ነው።
ጥቁር አንበሳ ያለውን ዶክተር ነው አ እሱን እሱ ከዛ የሚያውቀው ሰው የለም።
አይ በግል ስለሆነ አሁን በመንግስቱ ቢሆን ኖሮ ልክ ናቸው። እነሱ ግን አሁን ይሄ በኪራይ ቤት የሚሰጡት በግል የሚሰጡት የለም እም፣ እንደዛ ነው ሕክምና የሚደረግላቸው
okay እሺ።
በመንግስቱ አይደለም።
ስለዚህ ልላካቸው።
አዎ አዎ እሺ ግን ችግር የለም እኮ ባይሆንም እኮ ኪሳራው በእኛ ነው።
እሺ እሺ።
ችግር የለውም።
ክፍያችን ሶስት ሺህ አንድ መቶ ብር ነው።
አዎ ማታ ይሻላል። አዎ አምቡ- አምቡላንሳችን አንተ ጋር መጥቶ አንድ ሰዓት ምናምን ከቆየ ሰላሳ ሰላሳ ደቂቃ በላይም ከቆየ ዘጠኝ መቶ ብር የሰዓት ክፍያ አለው። ስለዚህ ልላካቸው።
እኮ እኛ እንደውም አንድ ሰዓት እንዲደርስ ነበር የተባልነው።
እሺ ስልክ ቁጥሩ ንገሪኝ እስኪ የደወልሽበትን ዜሮ ዘጠኝ hello hello የደወልሽበትን ስልክ ቁጥር ዜሮ ዘጠኝ እዚህ ቁጥር ቁጥርሽ ንገሪኝ። ዜሮ ዘጠኝ አስራ ስድስት
ዜሮ ዘጠኝ አስራ ስድስት ሰማንያ አራት
ሰማንያ አራት አስራ ስድስት አስራ ስድስት አስራ ሶስት አስራ ሶስት okay። በዚህ ባለሙያዎቹ ይደውላሉ። አሁን ይመጣሉ።
እሺ ምን class ናቸው?
የአጥንት የአጥንት አዎ እሺ፣ እሺ።